ጤና ይስጥልኝ። ስፖርት ባኮ ምን ልርዳዎት?
እሺ ጤና ይስጥልኝ። እንትን ኦንላይን በአራት መቶ ብር ቆርጬ ተመላሽ አልመለሰልኝም ነበርማ።
ምን ምን ስንት ነው የፌል
እ እ ተመላሽ ካሽባክ ነው?
አዎ በአራት መቶ ብር ቆርጬ ሁለት ቲም ነው የሳተኝ እና ስንት ነው ቶታል ወዱ?
ቶታል ወዱ እስቲ ቆይ Hello Hello ይሰማል?
ወይ ሀያ መሰለኝ አስራ ዘጠኝ ምናምን አይ አይቻልም፣ እንደሱ የለውም።
ነው እንዴ?
አዎ
አይ